ይሄን እሺ ሰባ ብር አድርጊልኝ አሲ ዘጠና ሁለት አርባ ሁለት ዘጠና ሁለት አርባ ሁለት እሺ
ሰባት ሰላሳ ነው ይገዛል ሰባ ካረግሹ ስምንት መቶ ገባል እሺ አታስብ ቻው ቻው ያኛውን cancel አድርጉልኛል አዎ በቃ ተመልሷል መልሷል ተመልሷል አይ አዲስ ልጅ ናት እሺ በቃ ይሆንልሃል ታልሽልኝ ደህና ነኝ ደህና ነኝ ማነህ ማነህ ዝጊ ዝጊ ይቆጥራል
ቻው እሺ ደህና ደሩ bye